hello ጤና ይስጥልን Best Bet አብሮ ይስጥልህ። ሰላም ነው።
እግዚአብሔር ይመስገን።
አለን። deposit ሳረግ ያቋረጠ እምቢ ብሎኝ ነው ከየት የምለ
እ ከባ- ከባንክ account ላይ depo- deposit እንትን ገቢ ያደረኩ ልጫወት እሺ እያቋረጠ እንዳለኝ ጨረስና መጨረሻ ላይ እምቢ ይለኛል።
እሺ ቃል ይጠብቀኝ መስመር ላይ
እሺ
hello ወይ ጤና ይስጥልኝ።
አብሮ ይስጥልህ።
እሺ ምን ልርዳክ?
እ፣ ከ account ኤ ላይ ብር ገቢ ሳረግ እሺ እያቋረጠ መጨረሻ ላይ እየጨረሰው መጨረሻ ላይ fail ያደርጋል ብሩን አልቆረጠውም አይደለ?
አ አ
ምንድን ነው የሚለው መጨረሻ ላይ ልክ ሲያቋርጠው?
እ፣ ሲያቋርጥ በሀያ አራት ሰዓት ውስጥ ነገሩ እንትን ይላል እና በባንክህን አናገር ምናምን የሚል tex- እንትን ነው የሚያሳይ ሳንቲም ነው ወይስ ቻፓን ነው የተጠቀምከው?
ከ ATM ላይ እንትን ለማድረግ አ- አቢሲኒያ ባንክ አ okay በቻፓ በኩል ማለት ነው።
አ እሺ ልክ መጨረሻ ላይ የሚልህ ነገር አለ አይደለ?
አ እሷን screenshot አድርጋትና እንዲሞክርና screenshot አድርጋትና ቴሌግራም ላይ ላክልን። በሱ ነው ማሳወቅ የምንችለው። ለዛ ነው እሺ እሺ ይመችሃል አይደለ?
አ በቃ እንደዛ አድርግና ቴሌግራም ላክልን። ማረገዋል። እሺ እሺ፣ አመሰግናለሁ።